ቢጫ ኢትዮጵያ ነው የምንደውልሎት።
ቢጫ ኢትዮጵያ እሺ።
ለሙር ብቻ ቤተሰብ አ
ደንበኛችን ሰሞኑን ከቢጫ ኢትዮጵያ በ text የመለያ ቁጥር ደርሶት ነበረ።
አ ደርሶን ነበር።
መለያ ቁጥር ደርሶት አዎ ደርሶኛል። አ ደርሶኛል።
እሺ ደንበኛ ይሄን ለማረጋገጥ ነው። እናመሰግናለን።
መለያ ቁጥር ኮድ ነው። ኮድ አዎ ደርሶኝ ደርሶኛል።
ኮድ ነው።
አጥራችሁን ያስፈራ